ደብዳቤ ነው የልብ የሚያደርሰው ደብዳቤ ቤትቁት እንደ ቃል አይሆንም። እንገናኝና ልንገረው ሁሉንም እንገናኛለን። አልቆረጥኩም ተስፋ ብደነዝዝ እንኳ ቁሜ ባንቀላፋ እንደተለያየን መች እንቀራለን? አምናለሁ አንድ ቀን እንገናኛለን። አንተዬ በአካል ካንተ ጋር ባልኖርም የኔ ሆድ አምናለሁ ሳላይህ አልቀርም። ናፍቆቴ የማልሰርዝ ልቤ አንተው ነህ የቀን የሌሊት ሀሳቤ አንተዬ በአካል ካንተ ጋር ባልኖርም ናፍቆቴ አምናለሁ ሳላይህ አልቀርም። የኔ ሆድ የማልሰርዝ ልቤ አንተው ነህ የቀን የሌሊት ሀሳቤ አንለይ አንለይ አንለይ ስልክ ያኔ ስንለያይ ምናለ ሆድ አንተ ልጅ አንተ ልጅ አንተ ልጅ አደራ ስወድ ውደደይ ልኑር ካንተ ጋራ አንለይ አንለይ አንለይ ስልክ ያኔ ስንለያይ ምናለ ሆድ ደብዳቤ ቢጽፉት እንደ ቃል አይሆንም። እንገናኝና ልንገረው ሁሉንም እንገናኛለን። አልቆረጥኩም ተስፋ ብደነዝዝ እንኳ ቁሜ ባንቀላፋ እንደተለያየን መች እንቀራለን? አምናለሁ አንድ ቀን እንገናኛለን። አንተዬ በአካል ካንተ ጋር ባልኖርም የኔ ሆድ አምናለሁ ሳላይክ አልቀርም። ናፍቆቴ የማልሰርዝ ልቤ አንተው ነህ የቀን የሌሊት ሀሳቤ አንተዬ በአካል ካንተ ጋር ባልኖርም የኔ ሆድ አምናለሁ ሳላይክ አልቀርም። ናፍቆቴ የማልሰርዝ ልቤ አንተው ነህ የቀን የሌሊት